ሄሎ ሄሎ ጤና ይስጥልኝ ቤተሰቤት ሰላም ነው?
እንዴት ምን ነበር
password አሳበላት password እቺ አዎ።
forgot- forgot password በለውና ከስር forgot password የምትላለች እሷን ስትነካ እ፣ ስልክ መጻፍ ያምጣላል ስልክህን ስትሞላ ከዛ password ራሱ ይልክላል
SMS እስካሁን password አልገባም። message SMS አላከም እስካሁን አላኩም።
እሺ ደግመህ ትንሽ ቆይተህ ሞክር ይሰራል ትንሽ ቆይተህ እሺ
እሺ።